ጤና ጉዳይ ማዘበራለሁ በኮምን ልርዳው
የተበላሸ ወይም የተሰበረ ማሽን እንሰራለን የሚል ፌስቡክ አግኝቼ የሆነ ቁጥሩ ነው እንሰራለን። አዎ የ- የተሰበረ እንትን ማዞሪያው ተሰብሮብኝ ነበር።
ማሽኑ ማዞሪያው ማለት ነው።
አዎ እሺ እንትኗን ብረቷ ብረቷን የፕላስቲኳ ሳትሆን ወደ ታች የምትወርደው ሞተሩን ነው የምታዞረው።
ሞተር የምታዞረው ናት የተሰበረችው።
አዎ ብረቷ ከስር የምትመጣው ማጠቢያው እቺ እንትኗን ማ- የምታጥበው ፕላስቲኳ ክቦ አለች አይደል?
እሺ እሷን የምታዞረው ብረት ከስር የምትመጣለች በቢቴ የምትታሰር እ፣ እሺ በካቻ ቢቴ እሷ ጋር ተሰበረች።
እሺ። ከዚህ ቀደም ጉዳይን ተጠቅመው ያውቃሉ?
ምን
ከዚህ ቀደም ጉዳይን ተጠቅመው ያውቃሉ?
ጉዳዩን ሲሉ
እ፣ ወይ መልሼ ልደውልሎት እየተቆራረጠ ስለሆነ።
እሺ ይደውሉ።
እሺ፣ መልካም